ሄሎ ሄሎ አቤት ሄሎ አቤት ሰላም ጤና ይስጥልኝ
ያልግልን ቦታ መያዝ ፈልጌ ነበር።
የምን ቦታ
የሼቱ ኮሜዲያን
ለ standup comedy ነው አዎ
አሁን ላይ ኮሜዲ የለንም የቆየ ማስታወቂያ አይተው ሊሆን ይችላል አሁን የለንም
የለም ነገ ምናምን ቅዳሜ
እ አይ የለንም አሁን ላይ የቆየ ማስታወቂያ ነው ያዩት የለንም አሁን ያው ሲኖር እናሳውቃለን ቃል ማየት ይችላሉ
እሺ ቅዳሜ